ሄሎ
አይ ሄሎ፣ ጤና ይስጥልኝ።
አይ የሲም ተዘግቶብኝ ነበረ። በፊውቸ
ዘጠኝ ዘጠና አራት ይደውሉና ይጠይቋቸው።
መቼ ይገኛሉ? ማግኘው ጠፍቶብኝ የለ አዎ ቀ- እየቆየክ እንዲያነሱልህ እንትን ብለህ ደውልላቸው።
እሺ ዘጠኝ ዘጠና አራት ነው።
አዎ
እሺ ኋላ እንዴት አድርጌ ነው ማገኛቸው?
ያነሱልሃል፣ ደውልላቸው።
እሺ